ሄሎ ሄሎ ሄሎ ሄሎ፣ አቤል ሄሎ፣ ሰላም ነው?
ሰላም ጤና ይስጥልኝ።
አይ order አደረኩኝና አሁን ሲመጣ እ፣ ቲማቲም አልመጣልኝ ይመስላል። Hello hello hello፣ ይሰማል?
Website
አሁን ይሰማል? ሄሎ
ነው። ሄሎ አቤል፣ ይሰማል?
አዎ፣ ቲማቲም ቀረብኝ። ሌላ እንትኑ ሌሎቹ መጥተው ቲማቲሙ ግን አልመጣልኝም።
Order ያደረጉበትን ቁጥር ስሩ።
Order ያደረኩበት ቁጥር Hello እ፣
ዜሮ ሰባት ሰላሳ ሰባት
ዜሮ አይ ስልክ ቁጥር የእኔ ስልክ ዜሮ ዘጠኝ ሀያ ስድስት
ዜሮ ዘጠኝ ሀያ ስድስት ሰላሳ
ሰላሳ ዘጠና ስድስት ዘጠና ሰባት ነብዩ አዎ
ቲማቲም ነው የቀረቡ።
ቲማቲማ አዎ ይቅርታ፣ በጣም ነገ ይመጣሉ። ታል
Okay ነገ ስንት ሰዓት
ወደ እጥረት ስላለ ነው ነገ ይመጣሉ። ታል ትክክለኛ ሰዓት እንኳን አላወኩም።
ምን አለች ነገ ይመጣል አለች